hello
hello ጤና ይስጥልን Nexus Physiotherapy አዎ
ከ Weplus Solution ነበር የምደውለው እሺ
Weplus application ላይ ተመዝግባችሁ ነበረ አዎ አዎ አዎ እና አሁን የተመዘገቡ አካውንቶችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር የደወልኩት ይቻላል እሺ ይቻላል
እሺ Nexus Physiotherapy ነው አይደል የ
እሱ አዎ
እሺ የት አካባቢ ነው
እ፣ ሁለት branch ነው ያለን እዚህ አሁን ባለፈው የመጣችው ሲኤምሲ አንዱ አንዱ ደግሞ ሌላኛው ደግሞ ጦር ኃይሎች እሺ ሲኤምሲ የቱ ጋር ሲኤምሲ ይሄ ክብሩ ይስፋ ህንፃ ወይም ደግሞ ይሄ ኢቅራም መስጊድ አለ ጀርባ ማለት ነው አዎ አዎ እዛ ጋር ማለት ነው ህንፃው ምን ነበር ያልከኝ ህንፃው
እ፣ ክብሩ ይስፋ አዎ ክብሩ ይስፋ ህንፃ
ክብሩ ይስፋ እሺ እ።
የጦር ኃይሎች ውስጥ የጦር ኃይሎች ደግሞ ኢሙ tower ኢሙ ህንፃ ሶስተኛ ፎቅ ማለት ነው።
እሺ contact person የሁለቱም አንተ ነህ አ- አሉ አሉ reception ኦች front office ኦች አሉ ወይ የእነሱን ስልክ text አደርግልሻለሁ ወይም የነ እሺ የ reception ስልክ ይሻላል አይደለ ለ customer አዎ አዎ አዎ አዎ።
እም፣ ስልክ ታውቃቸዋለህ ወይስ ትልክልኛለህ ነው ምን አሁን ልንገርሽ አሁን ነው እሺ ከቻልክ አዎ እሺ እሺ የተራ በተራ የኔ- እሺ, የእንትኑ ችግር የለም።
የሲኤምሲውን እሺ ሲኤምሲው ስልክ ቁጥር የዜሮ አንድ አንድ hello
አቤት አይሰማም hello hello hello
የሲኤምሲው የሲኤምሲውን ያዣው ልንገርሽ hello አቤት ይሰማል hello hello
ይሰማል አሁን ይሰማል ነው
አዎ ሄሎ።
ይሰማል አሁን ይሰማል አዎ ይሰማል ሄሎ ኧረ